hello
ጤና ይስጥልን። ቤት ቤት withdraw approve አድርግልኝ እስኪ እማዬ።
እሺ፣ አሁን በደወልክበት ቁጥር ነው።
አዎ በዚህ ራሱ
ስንት ብር ነው?
አስር ሺህ አስር ሺህ አስር ሺህ እና አንደኛው ጋር አራት ሺህ እና ሺህ አምስት እሺ፣ እሺ። check ያደረኩት ነው።
ዘለ ነው ዘለሽ ነው እ? ለምን ቁልፍ ኧረ አውቆ ነው ማረብ አልሰጠኝም
እሺ፣ ሰላሳ ዘጠና ሰባት ሰባ ዘጠና ሰባት አዎ አዎ ይሄ ራሱ ነው እንዴት ነው የሰጠሽው ኧረ ኳስ ላይ ነው አ ማርያም አልቆይም እባክሽ ሁለት ሰዓት ተኩል ይላል ሶስት ተኩል አለ confirm አድርጌልሃለሁ። እሺ፣ ሁሉንም እሺ አመሰግናለሁ እሺ። መልካም ምሽት። እሺ